ጤና ይስጥልኝ።
Hello፣ ሰላም ጤና ይስጥልኝ። Hello፣ አይሰማም?
ከትላንት ወዲያ በዚህ በቴሌብር በቻፓ transfer ያደረኩት ብር አልገባልኝም እስካሁን።
ወዴት ነው transfer ያደረጉት?
በቻፓ ወደ ቴሌብር ከቻፓ ወደ ቴሌብር ከምን betting ነው?
አበሻ betting game ኦች ላይ እሺ፣ አዎ ሀበሻ ወደኛ እንትን እየላከ ስላልሆነ withdraw approve ያስደርጉ። እሺ፣ ደውሉና ሀበሾች ጋር
የአበሾች ጋር እንዴት ነው ማገኛቸው?
ዜሮ ዘጠኝ አርባ ዘጠኝ ስልክ ልስጦት
ዜሮ ዘጠኝ አርባ ዘጠኝ
አስራ ሁለት
አስራ ሁለት አስራ አራት አስራ አራት ዜሮ ስምንት
አንድ ድገሚልኝ። አርባ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ እሺ አስራ ሁለት እሺ አስራ አራት እሺ ዜሮ ስምንት
ዜሮ ስምንት አዎ
እሺ ማ- ምንድን ነው አድርጉልኝ ብላችሁ approve አድርጉ።
approve አዎ approve ያደርጉልኝ ይበሏቸዋል።
እሺ እሺ መልካም ቀን